እሺ እሺ አንድ እየደወልኩ ነው። የለኝም። hello አለ በል እንዴት ነህ?
አቤት ሰላም።
እሺ ሬስቶራንት ያለው
ወጥቻለሁ። order ነበረብኝ ወጥቼ ግን አሁን ነው የወጣሁት። hello ምን አልሽ? እ እ?
አይደል order ታዟል አይደለ?
ታዟል አለኝ። ግን check አደረኩኝ ጭራሽ እ፣ ከሚሰራ ቦታውም ገብቼ የለም order ኡ ይሰራ አይደለም። ለዛ ደግሞ order መጨረስ ስላለብኝ ወጣሁኝ።
እደውልልሃለሁ።
እሺ እሺ